ሰላም ነው አለ የምን ውጤት ነው? ውጤት የሚለኝ screenshot አድርጌ ላኩ።
ምኑን?
የውድድሩን እ እ የውድድሩን የምን ውድድር ይቅርታ?
ብር አልገባልኝም ነበር። ባለፈው ጊዜም screenshot አርግ የለህም ብለው አስራ አራት ሺህ ብር ከለከሉኝ። አሁን screenshot አድርጌ ላኩ።
ምን ውጤቱ ነበር አይታይም።
ጨዋታው?
እ፣ ፕሊንኮ
ፕሊንኮ አ
እኮ ስክሪንሻቱ ልከክ ምን አሉ ልክ ስልክ ውጤት አይታይም ይለኛል።
እኮ ውጤት ያሳያል ምን አሸንፋል የሚለውን እና ያሳያል አስራ አራተኛ እንትኑ ላይ በጎን አስራ አራተኛ ሺ ስድስት መቶ አርባ ብር ሰጥባለን ማን ነው ስምክ ቴሌግራም ላይ
ሲራጅ
እ? እ? እ?
ታጁ ሲራጅ
ታጁ ነው የሚለው አ